ሲበርድ የደወልላቸው ደንበኛ ስልካቸውን አያነሱም
hello
ጤና ይስጥልን ደንበኛችን ከ BGI ኢትዮጵያ ነው የምንደውልሎት
አቤት ማምሻ ግሮሰሪ ነው ቤት ውስጥ
ኧረ አይደለም
እሺ ተሳስቻለሁ እናቴ እሺ ይቅርታ ደንበኛችን ችግር የለም